Sala Yani ጤና gama yeelanayno ይስጥልኝ። እባክዎ ምን ልርዳው?
ሄሎ ሄሎ፣ አቤት። ሰላም ጤና ይስጥልኝ። ሚስ ቤን የደወሉት ምን ልርዳው?
አ- አስገባችሁ እንደ አየር ላይ የነበረው መቶ ብር
የቤት ቤት ቁጥሩን ይንገሩኝ። ዲፖዚት ነው አዎ ቦክስ ነው ዜሮ ዘጠኝ አስራ አምስት የደወሉበት ነው
እ የደወሉበት ቁጥር የቤት ቤት ስልኮ ነው ወይ?
አዎ እሱ ነው እሱ ነው እሺ፣ ምን ላይ ጠብቁኝ። እሺ፣ እሺ አስገባው አሁን
አንዴ ሊያው መጀመሪያ ላስገባሎት ሳይሆን አንዴ። እሺ፣ እ- እሺ እ- እሺ እሺ፣ እሺ። መቶ ብር ነው። መቼ ነው የሞከሩት?
ትናንት ማታ ነው ወረደ ተከ በሳንቲም ፔ ነው ያደረጉት አይደል?
እ
የቻፓው ገብቶሎታል እና የሳንቲም ፔን ያልገባሎት አይደለ?
አዎ እስኪ ቤት ላይ አስገባን ነበረ በቃ ያሉ ቴክስት ሜሴጅ ደርሶታል አይደለ? ከቴሌብር ነው ከሲቢ ነበር ያደረጉት።
ከሲብር አይደለም ቴሌ ነው በቃ ከቴሌብር የደረሰው ቴክስት ሜሴጅ አለ አይደለ?
ላኩት በቃ ቴሌግራም ላይ ላኩትና
አዎ ላኩት መሰች መቼ ነው የላኩት?
ትናንት ማታ እ ማታ ማታችሁ እ message ኡን መቼ ነው የላኩልን? ለእኛ አሳውቀውናል።
አይ ዛሬ ቅድም
እሺ ስሙን ይንገሩኝ። የቴሌግራም ላይ ስሙ ማን ነው?
ፉአድ ኡመር እ በርቴሊ ፉአድ በርቴሊ
እ ፉአድ ፉአድ በርቴሊ ቴሌግራም ላይ የሚለው ስምህ ማን ነው?
ፉአድ ነዋ ፉአድ ነው የሚለው
አዎ
ፉአድ ማ
እ ፉአድ በርቴሊ ነው።
አዎ ፉአድ በርቴሊ ነው
እኮ ታዲያ ቤስት ቤት ነበር ጠይቀውታል አይደለ?
አዎ እኮ እሱን እሱን ቢመልሱልን ጥሩ ነበር። ቴሌግራም ላይ እኮ የምናሳውቅልዎ ቶሎ ሲመልሱልን ነው። እሺ
እናት ማታ ያስገባል ይኸው አሁን አሳውቅልዎታለሁ እኔ
እሺ ለቻፓ እኔ አሳውቅልዎታለሁ። በቻፓ ያስገቡት ነው አይደል ያልገባልዎት? ስለዚህ እኔ አሳውቅልዎታለሁ፣ ይገባልዎታል። ትንሽ ይጠብቁ። እሺ
እሺ ዘ ፈጣን በሉ በቃ እኛ እናሳውቅልዎታለን። ስለዚህ ተረጋግተው ይጠብቁ። እሺ አባት።
እሺ እሺ እሺ